hello
ወይ እሺ፣ ሰላም ነው?
አልሐምዱሊላህ ሰላም ነኝ።
አለን እግዚአብሔር ይመስገን።
አዎ አማርኛ ትችላለህ?
አዋ እሺ፣ ራዌ ፋራህ ቴሌግራም ላይ ያወራኸኝ ነበረ።
አዎ እሺ፣ ምንድን ነበረ እ- ማለት ችግሩ ምንድን ነበረ? እያወራኸኝ ነበረ አይደለ?
አ- የ horse ተግባባን። በስልክ ማውራቱ ይሻላል ብዬ ነው ደውልልኝ ልደውልልኝ ያልኩ ያሉት። ምንድን ነበረ እሺ። አሀ።
ምንድን ነበረ ጉዳይህ ምንድን ነበረ? ታሳውቀኝ ትችላለህ?
እም፣ horse ስትጫወት ነበርና ከዛ ሶስት መቶ አስር ብር በልቷልና አላክልኝ
horse ተጫውተህ ቴሌ እንትን ላይ ነው የተጫወትከው? እ፣ ኦንላይን ነው የተጫወትከው?
አይ Best Bet ውስጥ ስለተጫወትኩ horse ስ ከዛ በስልክ ነው የተጫወትከው?
አ በስልክ ይኸውልህ አሁን ብር አልበላልኝም ብላም ብላችሁ ስታሳውቁን ደንበኞቻችን እኛ እ፣ ማየት የምንችለው እ፣ ከእናንተ ማስረጃ ያስፈልገናል አይደለ? አልበላውም ስትል የሆነ የምናየው ነገር መኖር አለበት አይደል? ደንበኛችን አ
እንደዛ ከሆነ ይኸውልህ ቴሌግራም ላይ እ፣ ማግባባት ካልቻልን ወይ በምትችለው ቋንቋ ትጽፍልንና እንድንግባባ ይሆናል። ወይ ደግሞ ደውልልን ሰማንያ ስምንት ዜሮ አራት ላይ ወይ በዚህ ስልክ መደወል ትችላለህ።
እሺ ግን አሁን ለምን ላክልኝ የምብር መበላው ብር አሁን እ፣ ይኸውልህ ወጪ ነው ገቢ ነው እያልኩ የኩ ነበር አይደለ? አስ- እሺ ዊዝዶ አድርገው ነው ወጪ አድርገው ነው ከቤት ቤት አካውንት ወይስ በልተህ አልሰጠኝም ነው
እሺ ነው ጥያቄ? የትኛው ነው ጥያቄ?
አሁን እኛ ጥያቄ ማለት ምን ትችላለች እንዴ አ፣ አሁን ብር የተጫወትኩ ነበር አይደለም አዎ ከዛ በላው አይደለም አዎ ለምን አላክልኝ
okay። የ- ይኸውልህ መብላትህን በምንድን ነው ያወቅከው?
አ፣ ደ- እኛ ያ ያ ያ አይደለም እንዴ እኮ ማስቀመጥ እሱ ሲያሳይህን ሲያሳይህ እዛው ላይ round አለ አይደለ? ዙር አለው። እያንዳንዱ ጨዋታ እያንዳንዱ አሁን አንተ account ላይ ከፍተህ የምትጫወታቸው ጨዋታዎች account ላይ ይመዘገባል። እንደ ታሪክ ወይም እንደ history ሆኖ ይመዘገባል።
እሺ የተጫወትከው ዙር አለው እያንዳንዱ ጨዋታ ማለት ነው። ምን ታደርጋለህ? account history ውስጥ ግባና ያሸነፍክበት